ಹಾಂ ಐ ಮಿಲ್ಕ್ ರವ ሄሎ ሄሎ፣ አቤት።
ይቅርታ ቼክ እያረኩሎት ነበረ እና እሺ፣ እ፣ የለም እና በጣም ይቆያል። ለጊዜው አቅራቢውን ማቅረብ አልቻለም። ሶ እሺ፣ ሪፈንድ ላርጉሎት እና አፕልም ላይ ምንም ላይ ስለሌለ አሁን እሺ፣ አፕሊኬሽናችን ላይ ስንለቅ ማዘዝ ይችላሉ።
እሺ፣ እሺ።
በጣም ይቅርታ። መልካም ምሽት።
ችግር የለም፣ ችግር የለም።
እሺ።
እሺ።